hello ጠና በላ ስማርት ራዲዮ
ታክሲ ፈልገን ነበር እሺ ከአዲ ሓውሲ አ- አዲ ሀውሲ airport እ- እሺ እንልክልሃለን እ? እ?
እንልክልሃለን
እዚሁ ነው ያለችው ና የሆነች ታክሲ ቆማለች አጣ ነው ሰውየው
okay እሺ check ላድርገውና እ፣ እልክልሃለሁ
እሺ ዜሮ አንድ ሁለት ነው ዜሮ አንድ ነው ታርጋ- ታርጋ- ታርጋው ልንገርሽ እሺ
እ፣ ሁለት ዜሮ ዜሮ ስልሳ ሶስት
እሺ
አፍት እንትን አይሚን እዚህ ጋር ነው ያለው እንትኑ ጋር እ፣ traffic light ኡ አካባቢ
እሺ፣ እናመሰግናለን መልካም ምሽት እሺ